አሪፍ ማለት ነው። ባኮ ልርዳዎት?
ሄሎ አሪፍ ነኝ።
አዎ ነው።
ባለፈው በ ከቴሌብር ወደ ሁሉስፖርት deposit ሳደርግ የሆነ ዘጠኝ መቶ ብር እንትን pending ብሎኝ እና ወደ በስህተት ወደ ሳንቲም ፔይ ላኩት እንትኑ screenshot ቱን forward ዱ ላክልና እንሰጣለን አሉኝ እና አሁን ግን ወደ አሪፍ ነው የምትልከው አሉኝ።
በአሪፍ ፔይ በኩል ነበረ ክፍያውን የፈጸሙት?
አዎ።
እሺ እና ከስለ- የእናንተ የቴሌግራም እንትን ደግሞ የለኝም።
እሺ እኛ አሁን እንሰጦታለን። እ፣ ምን ያህል ብር ነበር ያስተላለፉት?
ዘጠኝ መቶ ብር ነው።
እሺ ቀኑን ያስታውሱታል?
አዎ አስራ አራት ዜሮ ስድስት ምናምን ነው እንትኑ አለው screenshot ኡን አር- አለው።
መስመር ላይ ያሉ?
አዎ screenshot ከኔ ጋር ነው።
hello ወይም ደግሞ እ፣ ቀኑን ከነገርኩሽ እንትን ትልክልኛለሽ ማለት ነው። ምንም screenshot ሳያስፈልግ እንትን ትልክኛለሽ?
አይ screenshot እንዲልኩልን ነው መረጃ እየወሰድኩ ያለሁት።
screenshot ማ በእጅ ያለ እንትን የቴሌግራም ሳሳች እንትን ከነገርሽ ወደ እሱ ልክልሽ እችላለሁ።
እሺ ቁጥራችንን ልንገሮት የያዙ እስኪ ስልክ ቁጥር እስኪ ሓዝለ ሓፍተይ ሲስተር ስልክ ቁጥር ብሓዝለ እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
እሺ አንዴ እስኪ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ እስኪ አይሓትክልሽ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ዘጠና ሁለት አስራ ሶስት ዓሰርተ ሰለስተ እሺ አስራ ሶስት ዜሮ አንድ ዜሮ ሓደ እሺ ሀምሳ አምስት ሀምሳ አምስት እሺ በዚህ አመሰግናለሁ።
ቁጥር ነው የሚልኩልን። እሺ የእርስዎን ስምና ልውሰድ።
ናብዮም ጎይቶኦም
ናቢዮም ጎይቶኦም በላይ
እሺ፣ ናቢዮም ጎይቶም ቴሌ ብር የሚጠቀሙበት አሁን የደወሉበት ቁጥር ነው።
አዎ በዘመናዊ ዘጠኝ መጨረሻ ማለት ነው።
እሺ ደንበኛችን፣ እኛም ያለው መረጃ ወስደናል። ስለዚህ እርስዎም screenshot ኡን ይላኩልንና እንዲስተካከል እናደርጋለን።
እሺ አመሰግናለሁ። እሺ እሺ ሌላ ምረዳውት ነገር አለ?
የለም አመሰግናለሁ። በቃ እሺ ስለ ደወሉኛ ምናመሰግናለን። ቀጥሎ ከሚሰሩ ጽሁፍ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን።